አቤት ጤና ይስጥልኝ።
አብሮ ይስጥልን መልሳለሁ።
ጥያቄ ጠይቅ ነበር። ቴሌዊና ጨዋታ እንዴት ነው የምንጫወተው?
ስልክሽ smart ነው ወይስ ትንሿ ናት?
smart ነው።
smart ከሆነ ዳሽ ታብሪና link ኡን ተጭነሽ ወደ game ኡ ይመራሻል።
okay
ከዛ ስልክሽ ታስገቢልኝ ይልሻል። ስልክ ታስገቢያለሽ፣ ስልክ ቁጥርሽን።
እሺ ከዛ login ትይዋለሽ።
እሺ መሀል ላይ verification code አለ። እሱን send ስትይ በስልሳ ሴኮንድ ውስጥ ይልክልሻል ኮዱን።
okay ከዛ game ኦቹ ይከፈቱልሻል። የእድል ጨዋታ፣ ጥያቄ ዳበዝ እና ተኩላ ወይም በደርደር አለው።
እም፣ ጥያቄና መልስ coin ገዝተሽ ነው የምትጠቀሚው። የእድል ጨዋታ ደግሞ subscribe ታደርጊያለሽ ትኬት
okay ጥያቄና መልስ እንዴት ነው የምጫወተው?
coin coin ትገዣለሽ ከሁለት ብር ጀምሮ። ከዛ በ coin ነው የምትመልሺው።
okay እሺ እሺ መልካም ጊዜ